hello ሀሴት ነኝ።
hello ሀሴት እንዴት ዋልሽ?
አለሁ እግዚአብሔር ይመስገን አማረ።
ሰማንያ ሰባት ሰባ ሰባት ሰማንያ ሰባት ሰባ ሰባት እሺ ምንድን ነው?
እሱን earning check አድርጊልኝ።
earning እሺ ሌላ ደግሞ ሰማንያ ሰባት ሀያ አራት እስካሁን አልደረሰም ብላት ለቅድስት።
ሰማንያ ሰባት ሀያ አራት cancel ነው።
አይ no እስካሁን አልደረሰም። ነግሪያት ነበር time ኡን ለቅድስት፣ አሁንም አልደረሰም።
የት ነው ምግብ ቤቱ?
Simple Bistro
Simple እሺ ቀንድ እ አስር ደቂቃ ሞላው። አስር ደቂቃ ብሏት ነበር አልደረሰም። ይሄኛው እማ
እ ምን አልከኝ ሳሚ? ሰላሳ ስምንት ደቂቃው ላይ ነው አልደረሰም። ተጽፏል። እሺ በቃ ማረ አንዴ ደውሉልሃል። እሺ የኛውን check አደርግልሃለሁ።
ናቸው እሺ እሺ ማረ ቻው።